ሄሎ ሚግ አቤት፣ እንዴት ነህ?
አለ አቤት።
ደህና ናት። ጨረሳችሁ?
አረ እንጨርሳለን።
ገና መብራት ሄዶ ነበር መነፋት ስልክ እች ነው እንዴ?
እም።
አይዞን አይጋ ተቀብዬላችኋለሁ። እስከ ጳጉሜ ስለሆነ የሚሰጡት አዎ፣ እንዳያልፏችሁ ብዬ ተቀብዬዋለሁ።
በቃ አብሽር። አሪፍ የዮኒና ነው።
ያንተን አዎ፣ ልንገራችሁ ብዬ ነው። ከመጣችሁ እንኳን አዎ።
አምጪ አይ፣ እንዳትሏት በቃ እኔ ጋር ነው።
ምዕራብ አዎ። እቤት ገባ ቢሮ ገባሽ እንዴ?
አዎ ወዲያ እኮ ተመለስኩ። ያው እዛም ብዙ እኮ አይቆይም። አይታይት እኛ እኮ ታረኩና ተመለስኩ።
ልንጠብቅሽ ነበረ።
እው ቤብ አንቺ እሱማ ሻቲን ቢሆን ደስ በጣም
ይላል። አሁን እኔ ብዙ ጊዜ ይሻላል ጤነኛ እና ጨረሳችሁ? ገና ነው ነው መብራቱ ስለቆየ።
መብራት መጣ። አሁን መጥቶ እንትን አዎ።
እያለ ነው።
አይ እና በቃ እንደዛ ገባ።
አግዛችኋለሁ ሌላ ጊዜ።
በቃ ነገ እንመጣለን።
እሺ ቻው።
አይመችም።
እሺ ቻው።